ሰላም ደህና ነን ችብችብ ደህና ነን። እንዴት አልሰማ
Hello Hello፣ ይሰማል?
እግዚአብሔር ይመስገን።
Hello፣ አዎ ይሰማል።
ሰላም ነው? እንዴት ነሽ?
Hello Hello፣
እግዚአብሔር ይመስገን።
order ነበረኝ እናት በሀያ ስድስት order ያደረኩት ሶፍት ይኸው እስካሁን ወይ ሶፍቱን አላመጣችሁልኝ ወይ refund አልመለሳችሁልኝ።
እ okay እንዳልመጣልዎት አሳውቀውን ነበር እ እ
አሳውቀውን ነበር።
ዝናብ እየዘነበ ዝናብ እየሰማሁ ነው። ይቅርታ።
እሺ ችግር የለም።
በዚህ ስልክ ቁጥር ነው order ያደረኩት እሺ እኮ አሳውቀውን ነበር እንዳልመጣልዎት እ እ አሳውቀውን ነበር ወይ?
አዎ አሳውቂያለሁ። ከዛም ተደውሎልኝ refund እንደሚደረግ ነ- ተነግሮኛል። ግን ይኸው እስካሁን ምንም ምላሽ የለም።
Okay እሺ አንዴ አዎ ጠብቁኝ።
ላሽ ዝና እንጋመጣለሁ
እሺ አንዴ ጠብቁኝ።
ዝናብ ሆነ ነው። በጣም ይቅርታ እ እ
Hello ወይ
ሄ- ወይ እ ስድስት ነው አይደለ order ያደረጉት?
አዎ
በቃ refund ላይ ስለገባልዎት አሁን ይደረግልዎታል። ትንሽ ይታገሱን።
እሺ ግን አይተሽዋል አይደል? ሰዓቱን order አዎ ያደረኩት አዎ አዎ ልክ ነው። ቆይቷል። እሺ አሁን ትንሽ ይታገሱን። አሁን እንመልስልዎታለን። እሺ እናት እሺ ነው።